ለመስጠልን ዋሽንግተን ይስማማታል አብረሽ እንትን ዶክተር ሲያህም እባላለሁ። ከዛ ወዲቱ ነበር ዶክ
ከዛ ወዲቱ አዎ።
እሺ እና እንትን ኢኮ እንትን ልንላት ኢኮ ልናሰራ ፈልገን ሊሆን ፔሽንት አላችሁ እንዴ እናንተ ጋር
እኮ አለ ነው ዛሬ ይደርሳል?
ቆይ አንዴ እኮ ዛሬ በዛሬ ነው እንዴ የሚደርሰው? እኮ እ
ሌላ ወይ
እሺ ዶክተሮች ከአስር ተኩል ስለሚቆዩ አሁን መምጣት ከቻላችሁ ይደርሳል።
አሁን መምጣት ከቻሉ ይደርሳል?
አዎ እስከ አስር ተኩል ነው ዶክተሩ የሚቆዩት። ለዛ እሺ እሺ በቃ